Hello. hello
አቤት ጤና ይስጥልኝ።
ትል አሁን አርባ ሰባት ደቂቃ ገዝቼ ነበር ተቋርጧል።
ምንድን ነው እ፣ ያገኘሽው?
ብሩን ስደውል በቃ እየጨረሰብኝ
እሺ አንዴ ስልክ ቁጥርሽን እንትን ልበል እንዲቋረጥልሽ ነው
አዎ
መስመር ላይ ጠብቂኝ።
እሺ
ደንበኝነቱ ተቋርጧል። hello አገልግሎት እ አዎ፣ ዛሬ ተቋርጧል። ስለዚህ አይወስድብሽም።
አገልግሎት ነው አዎ
እንዲ እንዲጀምር እንዴት ነው የማደርገው?
መጫወት ትፈልጊያለሽ?
እ
ደንበኝነቱ ተቋርጧል።
እሺ